ሄሎ
አቤት።
ሰላም ጤና ይስጥልን። ሄሎቤ
ኧረ ይስጥልኝ። እንትን ትኬት ልመዘገብር አንድ ላይ ተመዝገብ ብለሽኝ ሰዎች በህዝብ በፊት ተመዝግበዋል እያለም እያለ አሁን እንዴት አድርጌ ገብቼ እንደምጫወት እኮ ግራ ገብቶኛል።
እሺ ኮከብ ዘጠኝ ሰማንያ አምስት እንስላል ብለው ደውለው ነበረ።
እ እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
ብዬ ደውዬ ነበር እምቢ አለ።
እኮ ሶስት ቁጥር ላይ ለመጫወት ነው ተጭነዋል።
አዎ ትኬት አልቋል አለ። ትኬት ልተ- ልገዛ ስል እምቢ አለ።
ትኬት አይገዛም። ጥያቄና መልሱን በተከታታይ አስሩንም ሲመልሱ ትኬት ይሰጡታል። በእሱ ነው እንጂ ትኬት መግዛት አይጨ coin ነው የሚገዙት coin።
ጥያ- ጥያቄ እንጃ ጥያቄ ሁለት ላይ እምቢ አለኝ።
አዎ፣ coin ነው የሚገዙ ሁለት ቁጥር ላይ coin።
coin ማ ገዝቼ ስልክም እምቢ አለ።
ደጋግሞ ይደውሉ ይሞክሩ።
እሺ እሺ